ጤና ይስጥልኝ። ሄሎ ቪዛ ሚልኪ ነኝ። እባክዎ ምን አይነት የጉዞ መረጃ ልስጦ?
ጤና ይስጥልኝ። ሰላም ነው?
አለን ሰላም ነው ደንበኛችን።
አለን አለን። አሁን ደውዬ ነበረ
እሺ contact አድርጌያችሁ ነበረ እና Job Bank CA ላይ ገባሁና እሺ ከዛ ያለውን እንትን አለኝ ብዙ ስለሆነ እሺ ትንሽ ችግር አለኝ። job title employ name employer name ምናምን የሚል ስላለ እሺ እኔ አልነበርኩም ያነሳሁሎት። Job Bank ላይ ገብተው ስራ እየፈለጉ ነበር አ፣ አብረው search እያደረጉ።
አይ አ፣ ጽፌ ነበረ እሺ ከዛ የጻፍኩትን ወደዚህ apply ሳረግ እሺ
ትንሽ ችግር ስላለኝ ነው እና አሁን ከፍቼዋለሁ እንትኑ አይቃሽ website ኡ አብረን search ማድረግ እንችላለን እያየን
Job Bank መርጫለሁ።
እሺ ሲገቡ your career starts here የሚል page መጣሎት አይደል?
አዎ፣ ከዛ advance መርጫለሁ።
አዎ እሺ advance መረጥኩና ከዛ በኋላ ያለውን
እሺ ከዛ ትንሽ ወርታች ይውረዱና okay፣ employment group የሚል ይፈልጉና
employment group አዎ
employment groups አገኘው።
እሱን temporary foreign worker የሚል አለ አደለ? እዛው ስር አዎ tick አግኝቻለሁ።
ያደርጉት box ሷ ላይ tick ያደርጉት።
አደረገው ቢጫ ሆነ።
አዎ ሎ- ከዛ right አደረገሎት right አላደረገም።
box ሷ ላይ ይሄዱና click ያደርጉባት።
አይ አድርጌዋለሁ። ቢጫ ብቻ ነው ያደረገው።
እ፣ ከላዩ ላይ ዞሮ ሲያደርጉ ቢጫ ብቻ ነው ሆኖ የሚቀረው። እላዩ ላይ click ሲያደርጉት loading አዎ።
please wait ይልና አረንጓዴ right ያደርግበታል።
okay የለም። እሺ box ሷ ላይ ጎን ላይ ያለችዋ box ላይ box box አራት ማዕዘን አራት ማዕዘን አለ አደለ?
አ እሷ ላይ መሀሏ ላይ ነው click የሚያደርጉት። አረንጓዴ አ፣ right ያደርጋል right ያደርግሎታል እሷ ላይ click ሲያደርጉ
አይ፣ አላደረገም።
ምናልባት connection ይሆን
connection ብቁ ነው ያለው።
እሱ right እስኪያደርግሎት ምትል የለችም።
እሱ እስኪያደርግሎት intended applicant የሚል አለ እዛው በታች ትንሽ ወረድ ሲሉ ምን ሚል intended applicants የሚል አለ።
intended applicant
ትንሽ ወረታች ሲወርዱ type of job የሚል አይተዋል አይደል? year of experience የሚል አለ። ከሱ በታች intended applicants የሚል አለ።
አሁን types of job አለ።
አዎ ከሱ ጎን intended applicants የምትል አለች።
intended ሊመጣሎት አልቻለም።
አይ ኦ- ኦ- ምን ላይ intended applicant አዎ እንደዚህ employment types group of job እንደሚለው አለ።
አዎ ከሱ በስተ ቀኝ በኩል intended applicants የሚል አለ።
እቺ applicant job ምትል ነች።
አይ አይነኩም። አይ እንደዚህ employment group type of job የሚል intended applicant የምትል አለች። እሱን ካጡት እስቲ view result ይበሉት እና ከላይ view ብሎ አስራ ሁለት ሺ ሰላሳ ሶስት የሚል result መቶሎታል።
አ?
view result ሲሉት view result የሚል መቶሎታል። ከላይ view result የምትል ጽሑፍ እያዩ ነው።
አ መቶ አርባ ስምንት ሺ ሁለት መቶ ሰባ ሶስት
እሺ እሱን click ያደርጉት።
okay warning መጣ። close ልበለው።
አዎ አዎ እንደሱ አያመጣም። page ነው የሚያመጣው። የስራዎችን list ነው page ነው የሚያመጣው።
አ አምጥተዋል።
እሺ ትንሽ ወደታች ይረዱና አሀ በስተግራ በኩል በእጆት በኩል ማለት ነው በግራ እጆት በኩል አ province territory የሚል አለ። ወርታች እየወረዱ ሲሄዱ date posted አለ። ከዛ employment group አለ። ከዛ intended applicant የሚል አለ።
okay ሰፕሊን supervisor የሚል አለ።
እሱ መሀል ላይ የስራዎቹ list አለ። ከ- በስተግራ በኩል አለ እንደዚህ እ፣ ካርታ ምናምን ያለበት ነገር አይተዋል አይደል? map የእንትኑ የሚመስል ነገር አዎ
ይሄ አርማ የእነሱ አርማ አዎ። አይ እሱ የስራዎቹ list ነው። በስተግራ በኩል ስልክ ነው PC ነው እየተጠቀሙ ያሉት?
ስልክ ነው እየተጠቀምኩ ያለ።
okay እሺ እ፣ በስልክ ልከተሉት በ PC እየተከተልኩት ስለነበር አ፣ እሺ፣ እሺ።
አንዴ እስከዛ ድረስ ይሄ አሁን ያልኩትን ይፈልጉት ካገኙት intended applicant የሚልና temporary employment group የሚለውን በስልኬቱ ጋር እንዳይሉት ነው። በስልኬት ያሉት
አላየሁትም እሱን።
scroll እያደረጉ ወደ ታች በግራ በኩል
job ብቻ ነው ያመጣልኝ።
አዎ የስራ list ኦች አሉ፣ ግን አሁን ይሄን እኔ የምሎትን temporary foreign workers ምናምን list filter እንዲያደርግልን ነው ቀላቅሎ ስለሚያመጣው የካናዲያንንም የፎሬነርስንም ቀላቅሎ ስለሚያመጣ filter እንዲያደርግሎት ነው።
okay አላገኘሁትም።
እስኪ በታች scroll ያደርጉት እና በደንብ አድርጌዋለሁ፣ ሁሉንም አይቼዋለሁ።
እሺ እንትን ካርታ globe ነገር ላየው ካርታ ነገር map የሚመስል ነገር የለም። ፔጁ ላይ አሁን የከፈቱት page ላይ የለም።
የስራ list ብቻ ነው የሚያመጣሉት። እሺ እንዴ በስልክ ሌሎት ነው
PC ልክፈት እንዴ ታዲያ?
አጠገቦት ካለ አዎ የኛም PC ስለሆነ እየተጠቀምኩ ያሉት በስልክ ግን ልሞክርሎት ነበር። connection ትንሽ አስቸገረኝ።
እስኪ
መስመር ላይ ነው። ፒሲዮትን ይክፈቱና መልሰው ይደውልልን። አነሳሎታለሁ።
እሺ እሺ